hello hello ጤና ይስጥልኝ። hello አቤት ጤና ይስጥልኝ። ምን ልታዘዝ?
አዎ በዚህ የምትልከው ነበረ ደውል ብሎ ተምሴት ትልከው ነበረ
ምን አሉ?
በ message ይደውል ብሎ message በ message ገብቶን ነበረ ስልኩ
እሺ message ኡ ቴሌዊን game ነው።
እ?
ቴሌዊን game ነው።
ቴሌ ቴሌ
ቴሌዊን
አዎ ስለዚህ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
ዘጠኝ ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። ከዛ ሰባት ቁጥር ተጭነው አማርኛ ያርጉ።
ሰባ ቁጥር ሰባት ሰባት
ሰባት ቁጥር ጽፌ ልክላ- እልካለሁ
አይደለም ሰባት ቁጥር ሲነኩ አማርኛ ይሆንልዎታል። ሶስት ቁጥር ለመጫወት የሚለውን ይምረጡ።
እሺ ሰባ ቁጥር ነው ምጫ
አዎ